ጤና ይስጥልን Best Bet ረዲት ነው የምንረዳው።
withdraw ብዬ ነበረ እስካሁን አልተመለሰልኝ።
ስንት ብር ነው?
ሀያ ሰባት ሺ አምስት መቶ ብር አንድ ሀያ ሰባት ሺ ብር ከዛ ቀጣይ አምስት መቶ ብር ነው withdraw ያልኩት።
እሺ፣ አሁን የደወልክበት ነው የ Best Bet ቁጥር?
አዎ
እሺ፣ የአር የአር ለምናት እሺ ንገረኝ።
ሀያ አምስት ሀያ አምስት ሰላሳ ሰባት ሰላሳ ሰባት ሰባ አራት ሰባ አራት ሀያ አንድ
ሀያ አንድ
ቴዲ እነዋ
ወደ ቴሌብር account ነው።
አዎ አዎ እሺ፣ ገብቶልሃል። እሺ፣ አሁን check አድርገው።
አመሰግናለሁ እሺ፣ ስለደወሉልን አመሰግናለን። መልካም